ጤና ይስጥልን በሽት ቤት ቤቴ ነው የምንረዳው።
አሁን አምስት መቶ ነው ቀራው። አምስት መቶ ከውስጥ ያለ
ምን አልከኝ?
አምስት መቶ ጥፎኛል። አንድ ሺህ መጣ።
ይቅርታ ምን ነበር?
አምስት መቶ ነው ቀራ። አንድ ሺህ አምስት መቶ ጥፎኛል። አምስት መቶ መቶ withdraw no deposit የ withdraw no deposit deposit ነው
message ኡን ላክልኝ ቴሌግራም ላይ
ቴሌግራም አላከም ላ
ላካ
አዎ አዎ ላከው ቴሌግራም ላይ አዎ እሺ